ሄሎ ጤና ይስጥልኝ ቃልኪዳን ነኝ ከ Best Bet ምን ልርዳዎ?
አዎ ቢ- Best Bet እከፍታለሁ ብዬ password ኡን እ፣ እንዴት ላድርገው?
እሺ capital letter እሺ፣ capital letter small letter small letter ቁጥር ቁጥር እና symbol እና symbol መጨረሻ ስድስት ነው ስምንት ዲጂ ነው ስምንት digit ስምንት digit cap- በ capital ጀምራለሁ አይ ቦታ ቢቀያየር ችግር የለውም ግን አራቱም ይኑሩበት capital letter small letter ቁጥርና symbol ይኖረው እንጂ ቦታ ቢቀያየር ችግር የለውም እሺ እሺ እሺ እሺ መልካም እሺ